ሄሎ ሄሎ
ወይ ተሰማ እንዴት ነህ? ሰላም ነው አለሁ ልሻለ አለን አለን። ዲስፕሌይ ሁለተኛው የት አለ? ለእኔ የሚያሳየኝ አንድ ዲስፕሌይ ብቻ ነው የሚያሳየኝ።
ሁለተኛውን ስትዘጋ እኮ ነው ብላክ የሚያረብ አሁን እኔ ተነቅል አንተ የሆነ ሳለ መጀመሪያ አልገባህም እ እ መጀመሪያ ገ- ልክ እኔ ዲስኩን እንደገባህ ማለት ነው እሺ
እኔ ስትዘጋው ሁለተኛውን ማለት ነው አዎ ሁለተኛውን ስትዘጋው ብላክ ያደርገዋል አየህ አንተን አያስነካም አየህ መጀመሪያ ሁለተኛውን ተካ አሁን ተሰክቷል። ሁለተኛው ቲቪው አሁን ልሰካለሁ አሁን ልሰካለሁ አሁን ሰክቻለሁ already አሁን ልሰክቶ ነው ያለው።
accept በለኛው
አይ አሁን ቲቪውን አሁን አጥፍቼ ነው አሁን አጠፋሁት ቲቪውን አሁን አጥፍቼ አሁን አታጥፋው አበራለሁ።
ተካውና accept በለኝ። ተካውና accept በለኝ። አታጥፋው
እሺ በቃና accept ብለኝ እ የቱ ጋር accept ብለህ ሁለቱም አልመጣም?
ተቆርብኛል እኮ። ሁለቱም ጥቁር ነው አያስነካኝም የቱ ጋር እንዳለ የኔ ዲስኩ አይታይም ሁሉም ነገር black ነው እስቲ restart አድርገው፣ ኮምፒውተሩን restart አድርገው፣ setting ኡን check አድርገውና ምናልባት support እያደረገ ላይሆን ይችላልና update ኡን check አድርገው፣ PC ውን restart አድርገውና check አድርገው፣
okay update ኡን እንትን ልበልና update ኡን check አድርገው፣ restart ም አድርገው።
እሺ። ከዛ ድግም መልሼ